ሌሎችን የስልም ቤት
በአንድ ቡድን ወርቀን ነበረ።
እሺ ከአስር ቁጥር ንገር እስኪ ትኬቱ አስር
አስር ሰላሳ ስምንት ሰባ ስምንት ሰላሳ ስምንት ሰላሳ ስምንት ሰላሳ ስምንት ሰባ ሁለት ሰባ ሁለት
ሰባ ሁለት አርባ ሰባት አርባ ሁለት ሰባ ሁለት አርባ ሁለት እሺ ሰላሳ ብር ገብቶልሃል። እሺ እሺ እሺ መልካም ቻው